አግኝቼላት ነበረ።
ሄሎ
ያስልኝ ጤና ይስጥልኝ።
ከርፌ ነው የምደውልሎት። አሁን የዲፖዝ ችግር አዎ።
ያመለክቱ ነበር።
አዎ አዎ፣ ያ ተቋርጦ ቴሌ- እሺ የቴሌግራም ስሞትን ይንገሩ።
ሲሳይ ሲሳይ ሸት
እሺ እያየሁሎት ነው።
እሺ።
የገንዘቡ መጠን ሀያ ስድስት ብር ነው።
no ዘጠና ስምንት ብር አሁን ነው ያደረጉት።
እሺ screenshot ግን አላኩልን ደንበኛችን።
በሀምሳ አምስት መጨረሻው አይደለ?
አዎ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት በሌላ ስልክ ነው የላኩልን።
በሌላ ይሆናል። አዎ ሲሳይ ይሆናል። አዎ
እሺ አሁን መላክ ይችላል ደንበኛችን።
በ- በሀምሳ አምስቱ አሁን ባልሽኝ ቁጥር አዎ እሺ።
ከዚህ በፊት ልከውልናል። አሁን ደግሞ የላኩልን አዎ።
የዘጠና ስምንት ብር ነው።
ሀያ ስድስት ብር የላኩት ላይ ነው አሁን የላኩት።
እሺ አልገባልንም ደንበኛችን። መላክ ይችላሉ?
እሺ ድጋሚ ልላክ።
አዎ እሺ
እሺ መልካም ምሽት ይሆናል።
ለሁላችን